Hello
ጤና ይስጥልን። ከጊዜ ኢትዮጵያ ነው የምደውለው። ስልክ እሺ ተቋረጠብን።
እሺ እሺ አቤት አንደኛ ሲን number ዎትን ነግረውኛል። በነገሩኝ ሲን number ማግኘት አልቻልኩም። እስቲ ደግሞ ይንገሩኝ።
ሶስት ዜሮ እሺ
ሀምሳ ሶስት ሰማንያ አራት እህ
ስድስት አርባ አንድ
ስድስት አርባ አንድ አይደል?
ደብዳቤም አስገብተናል። ደብዳቤ ቁጥርም አለኝ ID ንም አለኝ ልንገርሽ።
የደብዳቤ ቁጥር ሳይሆን በ ID number ኡን ይንገሩኝ።
እሺ ID number ሰላሳ ዘጠኝ
ሰላሳ ዘጠኝ አስራ ስድስት
አስራ ስድስት ዜሮ ዘጠኝ
ዜሮ ዘጠኝ
ዘጠኝ
ዘጠኝ እሺ አዎ።
ሌላ ደብዳቤ ቁጥርም አስራ ሁለት ሀምሳ ደብዳቤ ቁጥሩ
አይ፣ የደብዳቤ ቁጥሩን ሳይሆን
አስራ ሁለት ሀምሳ የድርጅቱ ስም እንደሚባለው
ድርጅቱ አይነ ስውራን ወይም የቻለ ኃይለ መስቀል
አይነ ስውራን ግቢ ነው አዎ፣ እንጂ አይነ- ተብሎ የተመዘገበው።
አዎ አይነ ስውራን ግቢ
አዎ፣ አግኝቼዋለሁ። የእርስዎ ሙሉ ስም ከዚህ በፊት ደውሎ አስመዝግበው ነበር? እኛ አዎ በተደጋጋሚ በቃ ሳልደውልበት ያልኩበት ቀን የለም በቃ ይኸው ከሁለት ወር ምናምን አካባቢ ይሆነኛል በቃ በቀን በቀን ነው የምውለው
እሺ፣ እስቲ ሌሎት እሺ፣ አስመዝግቦ ከሆነ በፊት የተመዘገበ ስለሚኖር ሌሎት
እሺ እሺ